hello ይሰማኛል።
ስለሚቆራረጥ እኮ ነው እኛ ጋር ለዛ ነው።
እሺ ንገረኝ።
እሺ ዘጠና ሰባት አራ- ዘጠና ሰባት ሰላሳ አራት አሁን ነው order ኡን የሰጡኝ። አምስት ደቂቃ ምናምን ሲቀረኝ እንዲህ ላድርግ ለሶስተኛ ጊዜ ዘጠና ሰባት ሰላሳ አራት አሳውቀህ ነበረ።
አዎ፣ ሴትን ነግሬያት ነበረ ከጥቂት ደቂቃ በፊት።
ከየት ምግብ ቤት ነው?
ኧረ ጊዜ ነበር የሚወጣው
አሀ፣ ሴት ነግሮች ነበር። ከፒዜራ ማን ነው ስምህ?
ጌታ ስጠኝ ነኝ
እ?
ጌታ ስጠኝ ነኝ
ሰጠኝ ያወራው ሰው አለ ለቤርሳ ነው። ሶስት ያሳውቆ ነበረ። አሁን ገና ነው ከምግብ ቤት የሰጡት። ቆይ አንዴ ክፈትልኝና
እሺ የፒሲ ቻርጀር መሲ አርባ ሁለት ደቂቃው ነው ሳሚ ይስራው አይደለም። እሺ ጌታ ስራው እሺ
ኦን ታይም ውስጥ
እኮ ስራውና እኔ ጠይቅልሃለሁ።
ጨርስ እሺ እሺ ደውል